ሄሎ ጤና ይስጥልኝ ጉዳዩን የደወሉት ምን ቴድሮስ ሄሎ ሰላም ጤና ቴድሮስ ጉዳይ ነው የደወሉት ምን ልርዳዎት?
ሳኖር ቴድሮስ አይደለ? እሺ ስንት ክፍል ቤት ነው ቀለም የሚቀባው?
ሄሎ ጤና ይስጥልኝ ጉዳዩን የደወሉት ምን ልርዳዎት?
ይስጥልኝ። እንትን ነበር ፍሪጅ፣ ቴሌቪዥን ነበር የምጠግን መረጃ ነው ያገኙት ከምን ላይ ነው?
እ እ እሺ እየሰማሁት ነው። ለመመዝገብ ፈልገው ነው እኛ ጋር አ አ እሺ፣ አንድ ቁጥር ልንገርም ስለያዝ ይመስል የእኛ የደስታ ባለሙያዎች ስሜት ናቸው እ ደውለው እሺ እንዲመዘገቡ ሀያ ሁለት ብሎ የሚጀምር የወኪል ቁጥር አለና ካርዱን ይዘውት ከሆነ እሱን ይነግሩኛል።
ብለው
እሺ አዎ ይዘውታል።
ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ሁለት የኔን ነው ብሎ የሚጀምር አይ የወኪል የእርስዎ ቁጥር አለ።
ሳይሆን እኔ አንድ ቁጥር እነግሮታለሁ። እዛ ቁጥር ላይ ደውለው የእኛ ባለሙያዎች ናቸው እሺ።
ብለነሱ ሁሉንም እሺ።
ነገር ይነግሮትና መቼ መምጣት እንዳለበት ያሳውቁታል።
እሺ እሺ ሀያ ዜሮ ሁለት ሀያ ሁለት ዘጠኝ አይ ሰው ዜሮ ዘጠኝ እሺ ሰባ
ሰባ
ዜሮ አንድ ዜሮ አንድ
አርባ አራት
እሺ
ሰላሳ አራት ሰላሳ አንድ
ሰላሳ አራት አራት እሺ አመሰግናለሁ።
አንዴ ልድገምልህ ዜሮ ዘጠኝ እሺ ሰባ እሺ እሺ ዜሮ አንድ እሺ አርባ አራት እሺ ሰላሳ አራት እሺ እሺ ይደውሉና አመሰግናለሁ።
የሚሰሯቸውን ስራ ይንገሩ።
እሺ እሺ መልካም ቀን ይሁንልዎት።
እሺ ሰላም።
ምን አለ? ሀያ ሁለት